ሄሎ ሄሎ፣ አቶ ወቅቶል እንዴት አልክ?
እግዚአብሔር ይመስገን።
ደህና አልክ? ደህና እግዚአብሔር ይመስገን። እኔ አለን የምለው አለን።
ይሄ ደብዳቤ እ- የ World ባንኩ ደርሷል
አልደረሰኝም።
አልደ- የለም እንዴ ቢሮ
ወጥቻለሁ።
እም፣ ቅድም ግርማ ተቀብሏል።
እ?
ግርማ ተቀብሎ ነበር ብዬ ነው።
መቼ?
ዛሬ የ World Bank የመጣው ላይ ጥሪ ደብዳቤ
እሺ ለንተ ነው ብሎኛል። አንዱ ለአቶ ወክሌ ነው ብሎኛል ብሎኛል አለኝ መሰለኛ። እስቲ እሱን እነማን ናቸው የሚሳተፉት ምንድን ነው የሚል ነገር ነው ጠይቄ ያለኝ አለቃ።
አይደለም እም፣ ወይ ነገ ትደውልልኝ።
ጠዋት ስለምገባ እ፣ ደብዳቤውን ያው እሳቸው ናቸው ደብዳቤ ይምጣ ያሉኝ።
እ፣
ከዛ እነሱም ደብዳቤውን የጻፉት ለዛ ስለሆነ አ ደብዳቤ ይምጣ ያሉት በቃ ተነጋገሩ። አደውላችሁ ደውለ idea ውን ችግር የለውም ችግር እኔ የለውም። መጀመሪያ ስላልገባኝ ደብዳ- ማን እሳቸው የሚጠይቁኝ ጥያቄ አልገባኝም ለኔ።
ደብዳቤውን ላነብና እም፣
እነማን እንደሚሳተፉ list ኣቸውን እኔ ያስቀመጥኩት አለ propose ያደረኩት እነሱ ያንን ስም እነግረዋለሁ።
ዝርዝር አለ እነኚህ እንትን ያሉት ኩመራው እም።
ጅራ ምናምን በየነ Okay።
ጴጥሮስ በየነ ጴጥሮስ ከበደ ይማ- ይማን ይማን ጌታ ማን ከ- በየነ ጋር ጴ- ባሉ አዎ አዎ፣ ምን ሲሲ አድርግ ነው ብለህ ነው?
ለካ እነኝህ ተሳታፊዎች ናቸው። CC ነው ያደረጉላቸው አይ ተሳታፊዎች እነ ናቸው።
በ- እነ እነ በየነ ጴጥሮስ ምን አገባቸው?
CC ተደርጓል። አላቅም ከስር
ቆይ በቃ አይ እሺ እሺ በቃ ነገ እሺ ይሆናል።
እሺ እሺ እሺ እሺ